ይስጥልኝ። officer ዴመን ሳቅ ነኝ። በአካል ምን ልርዳዎት?
ተመሳሳይ መሆኑ ነው። አሁን የተለያየ
ምን ሆነብህ?
ማለት ተመሳሳይ የሙዚቃ እንትን ነው የሚለቀቀው።
እ?
በ- ተመሳሳይ ሙዚቃዎች ናቸው የሚለቀቁት በ entertainment ኡ ላይ በእንትን ሙዚቃ አዎ አዎ፣ ግን እንትን እስከ መጨረሻው next next እያልክ ሞከርከው። አንድ አንድን እየተጫንክ
አዎ ስጫን ግን የተወሰኑ ናቸው። ቢያንስ restrict ናቸው።
እ፣ በየጊዜው ነው ግን የሚጨመረው። system ላይ አይቼ በ- የሚጨመሩትን እናስተካክላለን፣ እንጨምራለን።
አዳዲስ ሙዚቃችን ምናምን ነገር
እሺ
ሆነ
እሺ፣ ለሰጡኝ አስተያየት በጣም ነው የማመሰግነው። ታምሽ እሺ
እሺ